ጤና ይስጥልኝ። መረጃ ማዕከል ባኮት ነው።
አሮስትልን እንትን በርድ ዲፖዚት አድርጌው ነበር። ቢያንስ እንትን ይዞብኛል።
ምን አሉኝ?
በርድ ዲፖዚት አድርጌ ይዞብኛል።
የትኛው ቤስት ቤት ነው
ምን አሉኝ? ይቅርታ
እ ቤስት ቤት ስልክ አይደለም የደምስ የት ነው? የት ብሎ ነው የደወሉት?
እ ይሄ የበራ መረጃ ማዕከል ነው። ተሳስተዋል፣ እ
ተሳስተዋል። ይሄ የበራ መረጃ ማዕከል ነው።